ጤና ይስጥልን ዋሽንግተን የህክምና ማዕከል
እሺ ደህና ነዎት?
ሰላም
ማለት ጤና ባለሙያ ነኝ። ማስታወቂያ ካለ ነርሲንግ ቢኤስ ነርስና እም?
ማስታወቂያ ልኖር እችላለሁ ይሄ ለማለት ፈልጌ ነው እና
የለም አይ- እህ የለንም።
ነዋ አዎ አይቀጥሩም
አሁን ላይ ምንም የወጣ ማስታወቂያ የለም።
እሺ ማለት link ኡን text ማድረግ ትችያለሽ እንትን ለማለት add ለማድረግ ወይም ቴሌግራም ምናምን